ሄሎ
ሄሎ ሰላም፣ እንዴት ነው?
እግዚአብሔር ይመስገን። ሰላም ዋሉ።
እግዚአብሔር
አለን አለን። ኮሜዲ ስንት ሰዓት ነው የሚጀምረው? ኮሜዲ አስራ ሁለት ሰዓት ነው የሚጀመሩት። ጌት ምሽት ላይ ነን እኛ።
okay። ስለዚህ እንዴት ነው ማድረግ የምችለው? አሁን
መምጣት ይችላሉ፣ ይቻላል መምጣት። ኦንላይን ልመዝግቦት እና transfer ማድረግ ይችላሉ። እርሶ ከፈለጉ በካርድ አይደለም።
እንቀበላለን። በ online transfer ማድረግ ይችላሉ።
በቃ አይ ቅርብ ስለሆንኩ መገናኛ በታክሲ መጣ ብሰጣችሁ።
እሺ፣ ድልድዩ ስር ላይ ነው የሚወርዱት። እሺ፣
አዎ አውቀዋለሁ ቦታውን፣ እሺ፣ እሺ፣ እሺ፣ ህንፃውን ህንፃውንም ስለማውቀው እመጣለሁ።
እሺ፣ ይቻላል።
ስለዚህ አስራ ሁለት sharp የሚጀምርበት ነው ወይስ የመግቢያ አስራ ሰዓት?
ሁለት sharp ይጀመራል። ግን እዛ ፊት ትኬት መሸጥኛ ጀምረናል። መምጣት ይችላሉ።
መልካም መልካም።
እሺ፣ እሺ።